Hello ጤና ይስጥልኝ ኪዳነ ከ Best Bet ምን ልርዳው
withdraw አድርጌ ነበር እና ሁለት መቶ ብር ድጋሜ ደግሞ መልሶ ሀያ ብር መልሻ አረኩ በዛው ከዛ እሺ።
በዛው በሀያ ሰባት ማለት ነው። በዚህ በሀያ ቁጥር።
ሰባት አዎ
እሺ የቀኑ ቀኑ ነው ሀያ ሰባት አዎ
እሺ አንዴ መስመር ላይ ጠብቁኝ እሺ እሺ እሺ ሁለት መቶ ብር ነው አደለ ያሉኝ ሁለት መቶ ብር ድጋሜ እንደገና ሀያ ብር ሞከርኩበት መልሰህ withdraw ስታደርግ ሌላ ብር ታወጣለህ ሲሉኝ መልሼ አደረኩበት ያው አልወጣም ብሎት ሁለቱም ነው ያልገባው አዎ ሁለቱም አልገባም ሀያ ሀያ ብሩም አ፣ ሁለት ሀያ- ሁለት መቶውም
እሺ አንዴ መስመር ላይ ጠብቁኝ እሺ
Hello ወይ እሺ በሀያ ሰባት ያለውን በ voucher ነው ያደረጉት ሁለት መቶ ብሩን አዎ ነው ስለዚህ voucher ኡን account እ።
history የሚለው ውስጥ ላይ ይገቡና አ
ከዛ history ከሚለው አጠገብ voucher history የሚል አለ አ
ስለዚህ እዛ voucher history ውስጥ ቀን ይጠይቆታል ሁለቱም ላይ ሀያ ሰባት የሚለውን ቀን ያስገባል